ጤና ይስጥልኝ ብርቱ ቤት
ብር ከቴሌ ብር deposit ሳረገው እሺ አይለኝም እምቢ እያለኝ ነው።
ቁጥሩ ተመሳሳይ መሆን አለበት ቁጥሩ ተመሳሳይ ነው ቤስቲቤት ምትጠቀሚበት እና ቴሌ ብር ምትጠቀሚበት ቁጥር ተመሳሳይ ነው?
አዎ አንድ ነው።
ምንድነው ሚልሽ ምንድነው ሚልሽ
የሆነ የቴ የኢትዮ ቴሌኮም ሎጎ ያመጣና scanner ምልክት ያመጣልኛል።
እስኪ አንዴ ቴሌግራም ላይ ጻፊልን እና ከዚህ በፊት እሺ።
deposit አድርገሽ ታውቂያለሽ እንዴ?
deposit ም አርጌ አውቃለሁ withdraw ም አርጌ አውቃለሁ።
እሺ በቃ ፎቶ አንሺና ላኪልን አንዴ እንየው እና
እሺ እዛ ላይ እናዋራሻለን። እሺ መልካም ቀን።
እሺ እሺ